Hello hello hello አሎ ሰላም እንዴት ነሽ?
አለን እግዚአብሔር ይመስገን።
እሺ ማሽን ነበር እናንተ ጋር እሺ
እ ትናንት ይወጣል ብላችሁኝ ነበር፣ አልወጣም። መጥቼ ነበር።
አናግረሃ- አናግረሃቸው ነበር?
አዎ አናግሬያቸው የሆነች ዕቃ አለች የምትቀየር ከትናንት ወዲያ ነበር እንደሚውል ሊወጣ የነበረው ከሰዓት እሺ የሆነች እ ሊወጣ ሲል የሆነች እንትን ተገኘበትና እም፣ እሷ ለነገ ተስተካክላ ትውጣ ተባለ።
እሺ።
እናቴ ማሽኑ በጣም ሰኔ ደርሷል፣ አሁን ያስፈልገኛል፣ ግዴታ አዎ፣ መውጣት አለበት።
የማሽን ቁጥር ትነግረኛለህ?
እሺ ማሽን ቁጥር TDB TDB ሶስት ዜሮ እሺ አርባ አራት አስር አርባ አራት
አስር
እኮ ደብተር ነው አይደል?
ደብተር ነው ማለት
service book ነው አይደለ? ማሽን አይደለም። አ ማሽን ነው እንጂ ማሽን የሰጠው TDB አ፣ TDB አልከኝ። ሶስት ዜሮ አዎ፣ ሶ- አልከኝ።
ሶስት ጊዜ ዜሮ ዜሮ ዜሮ አዎ አልኩኝ። ከዛ ከዛ አርባ አራት አራት አ- no no አርባ አራት አርባ አራት አራት ነው። እሺ አ፣ ሌላ ማሽን ስለነበረ ነው ይቅርታ።
አ፣ እሺ።
ችግር አርባ የለም።
አራት አስር አስር ማለት የመጨረሻው አዎ።
ዜሮ አትቆጠርም። እሺ አራት አዎ።
መቶ አርባ አንድ ማለት check አድርጌ ላሳውቅህ።
እሺ check አድርገሽ በእናትሽ ደውይልኝ።
እሺ እሺ እሺ።